ጤና ይስጥልኝ Best Bet ዲቦራ ነኝ። እባክዎ ምን ልርዳዎ?
ሄሎ አቤት አቤት።
እንትን ምንድን ነው እንትን መስራት ይቷል ቴሌ ብሩ ቴሌ ብር አዎ ቤስት ዊኩ ላይ ቴሌ ብር ከሆነ ድ- ገቢ ለማድረግ ነው።
አዎ ገቢ ለማድረግ ከሆነ በቴሌ ብር ቻፓ ላይ አለ። ቻፓ ላይ ይሰራል።
deposit ሳንቲም ላይ ነው deposit የማይሰራው። አዎ ገባኝ።
deposit ለማ እ እሺ በ- በ SantimPay ነው እንጂ የማይሰራው በቻፓ ይሰራል ቴሌ ብር።
አዎ በቻፓ ቴሌ ብር አዎ ግን የ Best Bet የ Best Bet ቁጥርህና የቴሌ ብር ቁጥርህ ተመሳሳይ መሆን አለበት።
እሺ እሺ account ቁጥር ማለት ነው እና ቻፓ ላይ አለ ልክ እሺ እሺ